Ten experience fee maar eens even ባኮ ምደርዳዎች
ግን አላስተካክልም እንዴ አ- ቤቴ
በዚህ ቁጥር ነበር የተመዘገቡት ቴሌብር።
እኔ ነው የመከነው ነው
እሺ እያየሁልዎት ነው። እሺ ደንበኛ ሶስት መቶ ብር ነበር አይደለ? ከሜላ ቤት
አዎ ለማውጣት የሞከሩት
ፕሮሴስ ነው የሚ- የሚጻፍ ውስጡ ላይ እኔ ውስጥ ላይ አሁን ዊዝድሮው ሪኳስት አሁን ቸገለ ግን ፕሮሴስ ነው ድሮ ፕሮሴስ
ፕሮሰሲንግ ይላል። ስለዚህ እኛ ጋር በአሪፍ ቤ በኩል አላለፈም። እዛው ነው ተመልሶ ቤቲንጉ ጋር የቀረው ሜላ ቤት ላይ
ሌላ ቤት አሁን ደውሌ እኛ አይደለም ሀሪፍ ባይ ነው እንዛ እያለን
አዎ ግን እኛ ማየት የምንችለው ከዚህ ወጥቶ ሰክሰስፉል ብሎ ቢሆን ነበረ። አሁን ግን processing እያለ እዛ ውስጥ ነው የቆየው። ስለዚህ ቤተኞቹ ናቸው ማስተካከል የሚችሉት። processing እያለ አልወጣም፣ successful አልሆነም። so ቢወጣ ነበረ አሪፍ ፔይ ላይ ማየት የምንችለው portal ኡ ላይ። እዚህ በእኛ አንቺ ያ- በኩል
አ?
ምን አሉኝ?
አሁን እኔ ሜላ ቤት ደውሌ በፊቱ አሪፍ ፔይ ደውል እኛ አይደለም እንደዛ እያለን
አዎ ግን በእኛ አሪፍ ፔይ ሊደውዬ አሪፍ ፔይ እኛ ጋር የለም ሜላ ቤት ነው የሚስተካከለው ብለውኛል ይበሏቸው። በእኛ portal ላይ አያሳይም። processing እያለ ተመልሶ betting ውስጥ ነው የገባው። አልወጣም ብሩ።
አንቺ ያ- አሁን አልመለስም እንዴ
እኛ መመለስ አልቻልንም። ብሩ እዛው betting ውስጥ ነው ያለው።
የኔ account ወይም ቴሌብር አትመለስም አንቺ
ይሉት ደንበኛችን ብሩ ወጥቶ successful ሆኖ አየር ላይ ቀርቶ ቢሆን ነበር እኛ ማስተካከል የምንችለው። እንደዛ እሺ፣ እንዛ- ስላልሆነ ሜላ ቤቶች ናቸው የሚያስተካክሉልዎት።
አይ
መልካም ምሽት ይኑልዎት።